ሰላም እንዴት ነው? ሰላም እንዴት ነሽ?
እግዚአብሔር እንትን ነበረ vacancy አድማት trading PLC vacancy apply አድርጌ እሺ
በ software engineering እና
እህ በዚህ contact አድርግ ተብዬ ነበር እና
እ፣ እሺ ምን ነበረ? ይቅርታ
vacancy software engineering ላይ position ኡ እዛ ላይ ነበር እና የ apply ያደረኩት ከዛ ኢሜል ተመልሶልኝ
እሺ ትላንት ነበር እንትኑ ዛሬ ሂድና አሁን እ፣ እሷን ጠይቃለኝ በዚህ ደውልና ማለት ሌሎቹ interview ይችላል።
ተጠርተህ ነበረ አ-
መተህ ነበር?
አ መጥቻለሁ። አ።
እሺ አሁን እኔ ምን ላደርግልህ ነው? አልገባኝም። ይቅርታ
እኔ አሁን ማለት አ፣ አ፣ ቢሮ የት እንደሆነ ምናምን እና
office እ፣ እንድትመጣ ተነግሮህ ነው?
አ፣
ዛሬ ነው እ?
ዛሬ ነው የተደወለልህ?
አ፣ ዛሬ
የደወሉልህን ቁጥር ልትሰጠኝ ትችላለህ? ይቅርታ እሺ ዜሮ ዘጠኝ
እሺ አስራ አንድ አስራ አንድ ሀምሳ ሁለት ሰላሳ ሶስት አርባ አንድ
እሺ office ኣችን ሀያ ሁለት እ፣ ጤና ጣቢያ የድሮ ጤና ጣቢያ አለ አይደለ? ስቴዲየም ጋር ስቴዲየሙ ጋር አ AG Grace Plaza አስረኛ ፎቅ ላይ
okay ስቴዲየም ዋና ስቴዲየም ነው ወይስ አደባባይ አይ አ፣ አደ- ያው ለሎ ሀያ ሁለት okay ወደ አ።
መገናኛ
ወደ መገናኛ okay።
መታጠፊያ ጋር ያለው ማለት ነው።
Okay ሀያ ሁለቱ ጋር እዛ አስረኛ ፎቅ አልሽኝ እንትኑ አዎ አስረኛ ፎቅ AG Grace Plaza።
እሺ እሺ፣ እሺ፣ thank you እሺ